ሄሎ ጤና ይስጥልን ቤስት ቤት
ሄሎ አቤት ጤና ይስጥልን ቤስት ቤት
ሲስተር ሳህን ችግዳለ እኔ ውስድረው
ዊዝድሮ ነው
አዎ ስለው ብር ስለ ብር ሶስት መቶ ላክ ሶስት መቶ አሁን
አልገባልህም አዎ አልገባም ውስድረው የለም በሳንቲም ነው አይደለ በሳንቲም ፔን ያደረግከው
አዎ ወደ ቴሌብር
አዎ ስለ ብር የለም ስለ ብር አሁን ውስድረው የለም በቃ አሁን አሳውቀናል እሺ የብዙ ሰው ስለሆነ እንደዚህ የተበላሸው ዛሬ ትንሽ ጠብቀን እሺ ይስተካከላል
እሺ እሺ መልካም ቀን hello hello pending ላይ ነው ያለ አይደለ system አባት hello hello
ይሰማል?
አዎ ይሰማል። hello
አዎ እሺ፣ ወደ ቴሌብር ነው በሳንቲም ያዘዝከው አይደል?
አዎ እኮ እሺ፣ ትንሽ ጠብቅ እሺ። pending ላይ ነው የብዙ ሰዎች status እና እኛ እሺ።
ሳውቀናል። ትንሽ ጠብቅ እሺ ወንድሜ።
እሺ እሺ እሺ፣ መልካም ቀን